አይ ትናንትና ወደ ብር እኔ account አምታሉ ግን ወደ እዛ account ላይ አልገባም ነበረ። 2xBet ላይ ነበረ
የላኩት እ?
ኬት ነበር ከኬት ነው ወደ 2xBet የላኩት ወደ ወደ ከ CBE ብር ላይ ነበር የላ- የላኩት።
ከ CBE
አዎ
እኛ ጋር ደውሎ አስመዝግበው ነበር አላስመዘገብኩም፣ ግን ቴሌግራም ላይ ልኬላችሁ ነበረ መልስ አልሰጣችሁም።
እሺ ደንበኛችን ስሞትን ማን ልበል ኪያ ፈለቀ ወልደ ጊዮርጊስ፣ ማን አሉኝ ኪያ ፈለቀ ወልደ ጊዮርጊስ።
ኪያ ፈለቀ
አዎ
ስልክ ቁጥር አሁን የደወሉበት አዎ ነው አዎ CBE አዎ ብር የሚጠቀሙት አዎ አዎ
ትናንትና ነው አይደል ያሉኝ አዎ ስንት ብር ነው የነበረው አንድ ሺህ ስምንት መቶ
አንድ ሺህ ስምንት መቶ አዎ
እሺ አንዴ መስመር ላይ ጠብቁኝ ልክ ያዋለው ነው አይደል ያሉኝ ቴሌግራም ላይ አዎ ቴሌግራም ላይ ልኬዋለሁ።
ልዩሎት አንዴ መስመር ላይ ጠብቁኝ ደንበኛ ስም ቴሌግራም ላይ ስሞትን ማን ነው የሚለው?
ኪያ ፈለቀ ነው የሚለው። ኪያ F ነው F A L ነው የሚለው።
ደንበኛ ስም ያገኘሁት አይደለም። ተመልሰው ሊልኩልኝ ይችላሉ።
እሺ ጠብቂኝ። አንድ ጊዜ
ኪያ ፈለገ ሄሎ
ኪያ ነው የሚለው።
አዎ።
ኪያ ፈለገ
እ እ ኪያ ፈለገ ነው አይደል የሚለው ደንበኛ ስም።
አ አ አ እሺ ገብቶልኛል። አመሰግናለሁ። እ፣ መዝገብ ያስተላልፍልዎታለሁ። በእኛ በኩል ሲፈታ ደውለን እናሳውቆታለን።
እሺ ሌላ ምረዳዎት ነገር አለ?